ጤና ይስጥልኝ ጉዳይ
ጤና ይስጥልኝ።
እግዚአብሔር ይመስገን።
የ DSTV channel repair ወይም የሚያስተካክሉ ሰዎች ፈልጌ ነበር። እባክሽ የ DSTV channel የሚያስተካክል ቻናሉን ብቻ አዎ።
የሚያስተካክሉት ነው የፈለጉት?
አዎ እንትን distorted ሆኗል signal በደንብ there is no signal የሚል ምልክት ነው ያለው screen ያለው ማለት ነው። እሺ እ የት አካባቢ ነው?
ወደ ቡራዩ ቡራዮ
አዎ
ከአዲስ አበባ ውስጥ ነው ወይስ ከአዲስ አበባ ውጪ ነው?
አዲስ አበባ ውጭ okay ከአዲስ አበባ ውጪ እንኳን የተመዘገቡ ባለሙያዎች የሉንም እና አዎ። እም፣ ወደዛ አካባቢ ባለሙያ የተመዘገበ የለንም።
እሺ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።